hello hello hello ይቅርታ ከቢጂ ነበር የምደውለው።
okay እሺ
ድምፅ ውስጥ በጣም ተቆራርጦብኝ ነው።
okay፣ እሺ።
የባለቤት ስም ማን አሉኝ? መስፍን ማን አሉኝ?
የባለቤት ስም መስፍን ተክሉ hello ይሰማሻል መስመር ላይ አሉኝ።
አለው ድምፆት በጣም ነው እየተቆራረጠ ያለው።
መስፍን ተክሉ የእርሶን ስም መስፍን ማን አሉኝ? እሺ፣ የእርሶን ስም።
hello የኔ መስፍን
የባለቤቱ ስምስ?
የኔም መስ የእሱም መስፍን hello ይቅርታ የባለቤቱን ስም ማን አሉኝ?
መስፍን አልኩሽ መስፍን የባለቤትም የኔም ስም አንድ አይነት ነው መስፍን አልኩሽ
እሺ የ- የት አካባቢ ነው የሚገኘው?
እ መሳለሜ
መስመር ላይ ያለው አለው አለው መሳለሜ አልኩሽ hello hello hello
የት አካባቢ ነው የሚገኘው?
መሳለሚያ መሳለሚያ ትንሽ ኔትወርክ ችግር አለ መሰለኝ እዚህ አካባቢ ዛሬ system ነው እየሰራልኝ አይደለም ሰ- መሳለሚያ እሺ
አ፣ ይሰማል የኔ ድምፅ?
ይሰማኛል አዎ መሳለሚያ text መላክ እችላለሁ
የት አካባቢ ነው? አሁን ይሰማኛል።
መሳለሚያ
መሳለሚያ መሳለሚያ እሺ። እሺ፣ አመሰግናለሁኝ። መዝገብ እሺ።
ያለኝ ሌላ ምረዳውት ነገር አለ?
የለም አይ በቃ thank you
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምፅ በኋላ ያስቀምጡልኝ።
እሺ እሺ